ሄሎ
ሄሎ ሄሎ ሰላም እንዴት ነሽ?
ሰላም ነው?
እግዚአብሔር ይመስገን። እ Celerio አለን።
የሚል አይቼ ነበረ Suzuki አ
እ ማየት እችላለሁ?
አዎ ማየት ትችላለህ። መስቀል ፍላወር branch አለን። እ ቱሊፕን ዝቅ ብሎ ወደፊት ነው ያለኸው አንተ ትመጣለህ።
ሀያ ሀያ ሁለት ነኝ። አዎ ለመምጣት ፈልጌ ነበር።
በቃ ምስራቅ በር ወደ ከደንበል ወደ መስቀል ፍሎር የሚወስደው መንገድ አለ።
አዎ አዎ ምስራቅ በርን አለፍ እንዳልክ ከምስራቅ በር በዚህኛው side ሁለተኛው መታጠፊያ ላይ ነው። Backyard ብለህ ወይና እሱ ጋር ስደርስ ማ- Backyard የት ነው በላቸው። ምስራቅ በር ጋር ስደርስ ማ- Backyard ነው ያልሽኝ?
በ Backyard መግቢያ ነው። አዎ በ Backyard መግቢያ አዎ፣ ምንድን ነው ስሙ?
ማሊ ባባ ማሊባባ። እሺ ስልክ ይኖራል? ይሄኛው ስልክ በጣም በዚህ ከትናንት ደውል።
ጀምሮ- አ እዚህ ልደውል?
ይያዛልሽ መስመር ስል- እንትን ስለሆነ ነው። ችግር አይ፣ የለም ሰላም።
ደውል ደውል፣ ችግር የለም። እዛው ጋር ከደረስክ ያሳዩሃል። ሲጀመር ጫፍ ላይ ነው።
እሺ እሺ እሺ ቴንኪው።
የኔ አባት ችግር የለም።